ሄሎ
ሄሎ በስድበት ሰላም ጤና ይስጥልን ቤት ቤት አዎ ያናገርኩኝ ብር ቆርጦብኛል ነበረ። ይሄን እሺ።
ውድድረው ያረከው ብር ማታ
እሺ ዊዝድሮ አድርገ ነው አዎ አራት መቶ ሀምሳ እሺ አንድ ጠብቀኝ መስመር ላይ እሺ
ይሎ ጤና ይስጥልን ቤት ቤት
ጤና ይስጥልን።
እሺ ምን ልርዳ
እ ውድድረው ያረከው ማታ ቻባ ላይ እሺ
አራት መቶ ሀምሳ እስካሁን አልገባኝም ነበር።
አሁን በደውልክበት ቁጥር ነው ቤት ቤት የምትጠቀመው አይ አስራ ሶስት እሺ
አልሽ ዜሮ ዘጠኝ አስራ ሶስት አዎ አስራ አራት እሺ
ሰባ አንድ ሰባ ሶስት
ስንት ብር ነው አራት መቶ ሀምሳ
አራት መቶ ሀምሳ ብር በቻፓ ነው አይደለ አዎ processing ላይ ነው እሺ ለቻፓ አሳውቅላ አሳውቃለሁኝ አሁን
እሺ እሺ ሁሌ ላኪን። ችግሩ ምንድን ነው? ትያዛላችሁ።
ከእነሱ system ነው እሺ ከኛ አይደለም ከቻፓ system ነው እሺ አሳውቂ፣ በእናትሽ እሺ እጠብቃለሁ።
እሺ አሳውቅልሃለሁ እሺ እናመሰግናለን። እሺ ቆንጆ፣ እሺ እሺ መልካም ቀን መልካም እና